ሄሎ
ሄሎ ሄሎ ጤና ይስጥልኝ ምን ልትረዱ ሴልዋን መረጃ መቀበል ነው ማለት ምን አሉ
ሴልዋን መረጃ እንዲህ አጠቃቀሙ እሺ ቴሌዋን ጌም ነው ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ ከዛ ሰባ ቁጥር ይጫኑና አማርኛ ያረጉታል
እ ሶስት ቁጥር ላይ ለመጫወት የሚለውን ይመርጣሉ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል እዚህ ጥያቄ- ጥያቄና መልስ በኮይን የእድል ጨዋታ ደግሞ አንድ ቁጥር ላይ ተመዝግበው ትኬት ይሰጦታል እድሎትን ይሞክሩ
ቲኬት ይሰጠኛል አዎ ትኬት ሲገባሉት እድሎትን ይሞክሩ
እ በ- እንደዛ ነው አዎ እንደዛ ነው
እ እሺ በቃ ቲኬቱ በክፍያ ነው አንድ ቁጥር ላይ subscribe ሲያደርጉ ዕለታዊ ሁለት ብር ሳምንታዊ አስር ብር ይወስድና እ ትኬት ይገባና እድሎትን ሶስት ቁጥር ላይ እድሎትን ይሞክሩ ወይም lucky draw የሚል ሲመጣ እ እሱን ሲከፍቱት የትኬቱን መጠን ይነግሮታል። ከዛ እድሎትን ሲሞክሩ ከተሳካ ተሳክቷል፣ ይህን አግኝተዋል፣ congratulation ይለውታል። ካልተሳካ ደግሞ እባክዎት መልሰው ይሞክሩ እድሎትን ይለውታል።
እንደዛ ነው አዎ እንደዛ ነው።
እ እሱ መረጃ ሁሉ
እሺ መልካም ጊዜ።